Hello? Hello?
መስዋዕት ረስቼ ኦርጌስዮ እሺ
message ኡ ገብቶልኛል፣ ግን error ነው የሚለኝ። ማለት login ሳደርገው password ራሱ እምቢ አለኝ።
እንትን ኮፒ አድርገህ paste አድርጋት። እሺ ሙሉ ለሙሉ ስጽፍ እንዳትሳሳት፣ ካፒታል እና small ኡን ኮፒ አድርገህ paste አድርገህ ሞክረው።
አሁን ሞክሬዋለሁ። ሁለቴ አይልክማ፣ ከዛ password ኡ ኔትወርክ ነው እንጂ የሚሆነው ይሰራል። ምንም ችግር የለም።
አዎ፣ ሁለቴ አይልክማ።
አዎ አንዴ ብቻ ነክተክ መጨረሻ ላይ የነካኸው ቴክስት ናት ማስገባት ያለብህ። የተ- አለይተህ እንዳታስገባው።
አዎ፣ ገብቶኛል። እሱማ ማለት አንዴ ብቻ ነው አሁን የሚልከው። እኔ ፎርጌት ፓስወርድ ያልኩት በቀድሜ ስለሆነ
ምን ደጋ- ብዙ ጊዜ ነው ያልከው ነው?
ሁለቴ ነው ያልኩት። ሁለቴ ሶስቴ ስንት ይዟል።
ቴክስት ነው የገባልህ?
አንድ ነው ምናልባት የገባው።
መጀመሪያ ያልከው ቴክስት አን መጀመሪያ ያልከው ፎርጌት ፓስወርድ አዎ የእሱ ኮድ እንዳይሆን ምናልባት እስቲ ጠብቀውና መጨረሻ ላይ የሚገባልን ሞክረው። ደጋግመህ ካትሞክረው።
alright፣ እሺ።
እሺ አባ መልካም ቀን።